ያን አይደለም hello ጤና ይስጥልኝ ጤና ይስጥልን።
አቶ ፍቃዱ ገብሩ አቤት ከ V Plus Solution ድርጅት ነው ለመደወልልዎት እ ከ V Plus
ከቢ ትላት V Plus V Plus
እስቲ ቆይ አንድ እንግዳ አለኝ። ከአንድ ሁለት ሶስት ደቂቃ በኋላ ደውልልኝ።
እሺ ይቅርታ እሺ ችግር የለም